ጤና ይስጥልኝ አርቴ መሀሪ ሴባ ከሙሉ እርዳዎች
ስክሪን ስታርጊ ልትፈለጉ
እሺ ደንበኛችን ማን በሚል ስም ነው የላኩልን እንዳልካቸው
እሺ እያየሁልዎት ነው የቴሌግራም ስሞት እንዳልካቸው ነው እንዳልካ እንዳልካ እንዳልክ እንዳልክ የሚለው እሺ የላኩልን ስክሪንሾት ደርሶናል። እኛ አያይዘን ለባለሙያዎቹ እናስተላልፍልዎታለን።
አሁን ይቀየራል።
ያው በዚህ ሰዓት ይስተካከለ ማለት አንችልም፣ ግን ተስተካክሎ እንዳለቀ እናሳውቅዎታለን። እሺ አመኛችን